Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከጅጅ ነበር የምንደውልልዎት።
እሺ እሺ።
order አድርገውን አልመጣለትም አልመጣሎትም ነበረ stock ስላልነበረ ለነገ Okay።
ነገ መረከብ ይችላሉ።
አዎ ኮርስ ይችላል።
እሺ የት ነው location ኑ?
አያት አደባባይ ም- ንግድ ባንኩ ጋር ሎሚያድ ፊት ለፊት ማለት ም፣ በቃ እሺ ነገ እንልክሎታለን።
ነው። እሺ እሺ ቺፕ ቺፕ ስለተጠቀሙ እናመሰግናለን። መልካም ምሽት።
ያውላችሁ።
እሺ